ሰላም ጤና ይስጥልኝ። ችግር ተባከው ይቅርታ ባል ትላንትና ነው ማታ እንትና ልጅ ነበረ ስኩት location አላስተካከልኩም ነበረ።
በዚህ ቁጥር ነው order ያደረጉት።
አይ አይደለም ዜሮ አራት የሚል
ዜሮ ዘጠኝ ዜሮ አራት አስራ ሰባት ስልሳ አምስት ሰማንያ አምስት ዜሮ አራት ስልሳ ሰባት አስራ ሰባት አስራ ሰባት ስልሳ አምስት ሰማንያ አምስት ስኳር ነበር ያዘው። ስኳርና ሽንኩርት ሽንኩርቱን ገና አንድ ሰው ልጨምር ነው።
ሚካኤሉ አዎ ሚካኤል አዎ ሽንኩርቱ አልሞላም ገና አንድ ሰው ይቀራል።
እጨምራለሁ አንድ ሰው ሌላ ሌሎቹ product ኦች completed ብለዋል፣ ግን ያው ዛሬ አልወጡም፣ ነገ ነው የሚወጡት።
location ኡን ለማስተካከል ነበር በትክክል የሞላሁት ስላልመሰለኝ ነው። ይቻላል እንደዚህ ማስተካከል ይቻላል። አዎ ቆይሻል
እዚህ ጋር ስሞክረው እምቢ አለኝ። ወይ የምችልበት መንገድ ካለ በአስር ስኳር ነበር አይደል ያዘዙት? ትላንት
ባባ ተውረስ
የት ብለው ነው እርሶ የሞሉት?
ታች ሪኒም additional contact የሚለው ጋር ነው የሞላሁት እና ላይኛው ላይ ነው መሰለኝ የሞላው።
ወይራ ሰፈር ነው location ኡ?
አይደለም መሀንዲስ ሰፈር።
የት ሰፈር?
መሀንዲስ ወይራ ጋር አይደርስም፣ መሀል ላይ ወደ ግራ ይታጠፋል።
መሀንዲስ ሰፈር አ ታቦት ማደሪያ መሀንዲስ ስትይበት ይታወቃል።
ይቅርታ፣ ወይራ ሰፈር የሚባለው እዛው አካባቢ ነው? እዛው ሰፈር ነው?
ከሱት ያለ ታክሲ ያስኬዳል።
ያልፋል።
አዎ መሀል ላይ ነው። መሀል ላይ ሆኖ ወደ ግራ አንድ ታክሲ አለው።
okay መሀንዲስ አዎ፣ ልክ ነው። ከዛ አካባቢ ነው የሞሉት።
አዎ ሞልቼዋለሁ። ልክ ነው።
አዎ መሀንዲስ እዛው አካባቢ ነው የሞሉት።
እሺ በቃ አላሳይሽኝ ጊዜ ነው location ኡ። ችግር የለም ይመጣሉታል።
እሺ እሺ፣ አመሰግናለሁ። ሙላለሁ አሁን ስልክ ሰው አዎ ይሙሉ። እሺ እሺ፣ አመሰግናለሁ። ማያስቸግር መልካም እሺ።